እህቶቼና ሰራተኞች ናቸው። ሁለቱም እህቶቼ ናቸው።
ከማን ጋር ነው የምታድረው?
መስጠት
ልምጣ እንዴ? okay።
hello፣
ሳሚ ይቅርታ ደወልኩኝ። እሺ፣
ችግር የለውም።
እሺ። አንድ parent ምን ጠይቆኝ ነበር መሰለህ?
እሺ፣ አንድ ትምህርት ተምሮ መጨረሻ ላይ የሚያገኘውን ይሄ ልጅ ይሄን ነገር ያገኛል ብላችሁ evaluate የምታደርጉበትን ነገር ስጡኝ አለኝ።
ታዲያ ስጫው። okay፣ በ paper ነው የፈለገው።
አዎ
የ last evaluation paper ኦችን አለ አንቺ ጋር
የ- ወይስ ከእኛ መጨረሻ የመጨረሻው የሚሰሩት የእንትን መጨረሻ ነው የሚፈልገው የ Alice ን እና የስክራችን እና የአሊስን ነው ልጅ እንዲመዘገብ የሚፈልገው።
እም፣ Alice ማን ነበረ? Alice ማን ነበረ? እኛ ጋር ሄዱ ማን ነው ያለ?
ስታይል እና ሶፊ ሶፊን ሶፊ ዶክ እንደውይላት
እሺ እሱ check ላድርገው። evaluation Yeah.
ይሄን ነገር Evaluation.
ልጁ ይሄን at the end of በቃ Alice- ይሄን ነገር Alice ያውቃል ሲጨርስ- በሚል ያ Alice ሲጨርስ እነዚህ እነዚህ point ኦች በዚህ በዚህ በዚህ አኬፓ ብሎ መጨረሻል ብሎ ነገር ይላል።
እሺ እሺ፣ ሳሚ ቴንክ ዩ ባይ